ደሳላይ አይጨልምብኝ ያየለኝ ነሳላይ ጊዜ ያልፍብኝ መገለጡ ነሳላይ የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል ተስፋን የሰጠኝ የታመነ ነው በቃል ኪዳኑ ታመናለው የተናገረውን እስከሚፈጸም እጄን ይዞታል ከቶ አይተወኝ ጌታ በቃሉ ታማኝ ጌታ በቃሉ ጌታ በቃሉ ታማኝ ጌታ በቃሉ ኢየሱስ በቃሉ ታማኝ ኢየሱስ በቃሉ ኢየሱስ በቃሉ ታማኝ ኢየሱስ በቃሉ ተስፋ እድሜ ሳይፈጽም ከቶ አልጠፋ ከሩቃ ያለው እርሱ ያየልኝን እጠብቃለሁ እስኪ ጎበኝ ጌታ በቃሉ ታማኝ ጌታ በቃሉ ጌታ በቃሉ ታማኝ ጌታ በቃሉ ኢየሱስ በቃሉ ታማኝ ኢየሱስ በቃሉ ኢየሱስ በቃሉ ታማኝ ኢየሱስ በቃሉ ኪዳኑን አይሽር አያጥፍ ቃሉን የማይለወጥ ለሚታመኑት ያልታሰበውን ታላላቅ ስራ አየሁት በአይኔ እርሱ ሲሰራ ኪዳኑን አይሽር አያጥፍ ቃሉን የማይለወጥ ለሚታመኑት ያልታሰበውን ታላላቅ ስራ አየሁት በአይኔ እርሱ ሲሰራ አይጨለምብኝም ያየልኝን ሳላይ ከቶ አይመሽብኝም መገለጡን ሳላይ አይጨልምብኝም ያየልኝን ሳላይ ጊዜ አያልፍብኝም መገለጡን ሳላይ የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል የኔ ሌሊት በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል በሱ ይነጋል